ስለ ጤና ይስጥልኝ ችብችብ።
ጤና ይስጥልኝ እንዴት ናችሁ?
ሰላም እግዚአብሔር ይመስገን።
እንዲህ በጣም አድራሻችሁን ለማግኘት ዘጠና ሶስት ሰላሳ ሶስት የምትሏል ፌስቡክ ላይ አችሁ ላይ ማስቀመጥ ነበረባችሁ። ኢንስታግራም ላይ ብቻ ነው ያስቀመጣችሁት።
okay በጣም ይቅርታ እሺ፣ ስናስተካክል በሀዘን ነበረ አስቤዛ እና ሺ ስምንት መቶ ምናምን ብር ቆርጧል። ግን still ነው አልገባልኝም፣ አል- አልደረሰም።
ስልክ ይንገሩኝ እስኪ ስልክ።
ዜሮ ዘጠኝ አንዳንድ እሺ አንዳንድ ሀያ ሰባት ሀያ ሰባት
ዘጠና ሁለት ዘጠና ዘጠኝ ዘጠና ሁለት ዘጠና ዘጠኝ ዘጠና ሁለት ስንት ነው ያሉት?
ዘጠና ሁለት ዘጠና ዘጠኝ
ዜሮ ዘጠኝ አስራ አንድ ሀያ ሰባት
ዘጠና ሁለት ዘጠና ዘጠኝ ሌላ ቁጥር የለውትም የከፈሉበት በዚህ አላወጣም አለኝ። እስኪ ምናልባት
ቴሌ ብር የከፈልኩትም በዚህ ቁጥር ነው።
በዚህ ምንም order እየወጣልኝ አይደለም። ሌላ ቁጥር ሌላ ቁጥር አሉት?
ደረሰኝ አለኝ። ከፈለክ screenshot አደርጋለሁ።
እሺ screenshot ይላኩልኝ። እሺ በ ዜሮ ዘጠኝ አርባ ስልክ አራት ቁጥራት okay፣ አንድ ቅለስ እሺ
ዜሮ ዘጠኝ አርባ አራት
አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት
ዜሮ ስድስት ዜሮ አራት
አዎ ዜሮ ስድስት ዜሮ አራት
እሺ፣ እሺ አሁን ልላክልሽ ቴሌግራም ላይ እሺ እሺ